ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንለዳው
እንዴት ነው?
ሁሉ ባኮ የምንለዳው
ሁሉ ስፖርት ላይ በቻፓ አሁን ብር አስገብቼ ነበርና
በቻፓ
በሲቪ ብር
እሺ ዲፖዚት አድርገው ነው ስልክ አይደለም በዚህ ስልክ አይደለም።
ዲፖዚት አድርገው ነው እሺ ቴሌግራም ላይ ላኩልን
ስልክ
ምን አሉኝ
ስልክ ቁጥሩን ልላክ
ስልክ ቁጥሩንና message ኡን
የሚገጁ የእንትኑ የ CBE ብሩን
አዎ
እሺ